ሄሎ ሄሎ ትኬት እስኪ እንትን በይልኝ check አድርጊልኝ።
እሺ cashier code ዋን ንገረኝ አንዴ።
አስራ ሁለት ሰማንያ ሶስት እሺ
ዜሮ ዜሮ ዘጠና ስምንት ዜሮ ዜሮ ዘጠና ስምንት ነው። እሺ ጠብቀኝ።
አንድ ስልኬ እንዳታዘጋት ይሄ ዊን በጣም- ነው win ነው። አንድ እንትን አለው፣ ስንት ብር ነው?
አንድ void አለው።
ስንት ብር ነው?
ሁለት ሺ ስምንት መቶ ሀምሳ ዘጠኝ ብር።
ለምን እሺ፣ በአንድ thank you።
ሺህ እሺ፣ ታደርጉኛላችሁ?
እሺ አንድ void ስላለው ነው። እሺ የእሱ void ስለተቀነሰ ነው።
በአንድ ለምን ለምን ለምን ይላል እሱ።
አንድ ስልሳ አንድ odd እኮ ነው።
hello
አቤት ለምን ይላል እሱ።
ይኸውልህ እንዴት መሰለ void የሆነው ጨዋታ ማለት ነው እም፣ የእሱ odd ይቀነስና odd ኡን እርስ በርሱ አባዝቶ bet ላደረገው አም- በሀያ ብር አባዝቶ ቦነሱን ደምሮበት tax ኡን ከላ- ሲቀንሰው ይሄ ብር ይመጣል።
ይመጣል ግን አሁን ለምሳሌ እኔ ከላይ ስሰራው እኮ መጀመሪያ በትንሽ ያባዛቲም ነው ይሄ። አንቺ ስበላ እኔ ሙሉ ለሙሉ በትልቅ ካባዛሽው እ ጎብዛችሁ ጣላችሁብኝ። በአንድ ስልሳ አንድ odd ሁለት ሺህ ምናምን ብር ታነሱብኛላችሁ እንዴ?
አይደለም እኛ እኮ አይደለም የምናነሳው የሰ- እዚህ ጋር የተሰጠው odd ነው እኮ የሚወስነው እንጂ አንተ ራሱ አሁን ይሄ odd የተደ- እ void የተደረገውን odd ቀንሰህ ብታባዛ ብታመጣው ይመጣል እኮ ልክ ነው ልክ ነው የሚመጣው ሲባዛ እንዳሰራሬ ነዋ። ገና ስሰራ እኮ ሲያበዛልኝ ያበዛልኝ አንድ ስልሳ አንዱ ትንሽ ነው። postponed ሲሆን ግን እሱ ስትቀንሱት ከሁሉ ጋር ስታባ አባዝታችሁ ስታካፍሉብኝ በጣም ብዙ ብር ያወርድብኛል።
እቺን ከመጀመሪያው እኮ ታዲያ ይሄ የዚህን odd እኮ አትደም አታባዛም እኮ ይሄ ይቀነሳል። ዞሮ ዞሮ void ስለሆነ ዜሮ አንድ ነው የሚሆነው እኮ ምንም effect አይኖረውም ሲባዛ።
በቃ እንግባባም፣ ችግር የለውም። በቃ ምንም እ እሺ፣ እሺ፣ thank you በቃ።
እሺ እናመሰግናለን።